Hello Hello
Hello Hello መልሽ የደወልኩኝ ከጂፕ ጂፕ አዎ፣ እሺ
ሳንሱሲ አንመጣም። እስከ አስኮ ድረስ ነው deliver የምንሰራው እና እስከ አስኮ ይምጣሉት ወይስ ብሩ refund ይደረግሉት?
ዛ- መቼ ነው የሚመጡት? ዛሬ ወይስ ነገ?
ለነገ ነው። ዛሬ comp- complain ላስገብቼው ለነገ ነው የሚመጣው።
እሺ በቃ ምን ይደረግ? ለነገ ይሁንሉት ወይስ ብሩን ላስልክሉት?
በቃ ብሩን ይመለስልኝ። እኔ ቅናጭ በቃ እሺ፣ እሺ፣ ብሩን አስልክሎታለሁ። እሺ፣ እሺ እሺ፣ መልካም ቀን። እሺ።